ሄሎ ጤና ይስጥልኝ Best Bet
withdraw አድርጌ ነበር ሶስት ሺ አሁንም አንድ ሺ እና ሁለት ሺ
okay እሺ አሁን በደወልክበት ቁጥር ነው Best Bet የምትጠቀመው አዎ አዎ እሺ ሁለት ሺ እና አንድ ሺ አንድ ሺ ነው አይደለ? እሺ እሺ ወደ ቴሌ ብር ነው ሀያ ስምንት ዘጠና ሰባት ሰማንያ ስድስት ሀያ አምስት አዎ አዎ እሺ confirm አድርግ እሺ